ሄሎ ሄሎ ሚስትር ማዕከል ጤና ይስጥልኝ።
አብሮ ስጥልን እሺ፣ ከሰዓት እ፣ ፈልጌ ነበር። አዲስ አበባ መቀሌ፣ አዲስ አበባ ለመቼ ከሰዓት ለነገ
ለነገ እሺ ሌሎት ለአንድ ሰው ነው አንድ ሰው አዎ፣ መመለሻ ያስፈልጋል ወይስ አይ አልፈልግም። እዛ ከመቀሌ አዲስ አበባ እሺ ለነገ ከሰዓት አስር ሰዓት አስራ አንድ ሰዓት አስራ ሁለት ሰዓት አለ የቱ ላይ ይሁን አስር ሰዓት ይሁን።
አስር ሰዓት ኤርፖርት የሚገኙ ዘጠኝ ሰዓት
አይ ኤርፖርት የሚገኝበት ዘጠኝ ሰዓት አ ዘጠኝ ሰዓት check እና ዋጋው አራት ሺ ዘጠኝ መቶ ስልሳ ዘጠኝ ብር አራት ሺህ ዘጠኝ መቶ ስልሳ ዘጠኝ ብር በቃ ስልሳ ዘጠኝ መቶ ስልሳ ዘጠኝ በቃ አዎ፣ ይሁን።
ሊያዝሎት
አዎ እሺ ሙሉ ስም
አሎ ስም ስም ይንገሩኝ አህመድ ሞላ አሎ አህመድ ሞላ አዎ የአያት ስም
የሻነህ
የሻነ
አዎ አሎ እሺ እያስቁሉት ነው አንዴ እሺ አባቢ
ስልክ ቁጥር አሁን የደወሉበትን ላስገባ ወይስ ሌላ ይነግሩኛል ዘጠኝ አስራ አንድ ዘጠኝ አስራ አንድ አስራ ሶስት ሀያ ሰባት አርባ ዘጠኝ ሀያ ሰባት አርባ ዘጠኝ አዎ
በምን ባንክ ነው መክፈል የፈልጉት
እ፣ በአንዱ በገ- በ- በሞባይል መክፈል እንችላለን።
አዎ በ mobile banking ይቻላል በቃ ንግድ ባንክ ላይ እንከ- እንከፍላለን።
Okay ስለዚህ አሁን በነገሩኝ ስልክ አስራ አንድ አስራ ሶስት ሀያ ሰባት አርባ ዘጠኝ እ፣ በእሱ ላይ ቴክስት ይደርሶታል
ኦኬ
በእሱ በማን ማክፈል በማንኛውም ስ- በዚህ መክፈል አልችልም።
በም- በማንኛውም ይቻላል ኮዷን ብቻ ያዟት አሁን የሚደ- የሚ- የነገሩኝ ስልክ ላይ እሺ።
ኮድ ይደርሳል ኦኬ ስድስት ሌተር ኮድ ይሄ አዎ ይሄ ፍቲ ማማም ነገር የሚሉት አዎ ፒኤንአር ይደርሳል እሱኛው እዛ መክፈያው ላይ ማስገባት ነው አየ ሲኤንጄ የምትላለች አስር አዎ።
ሰዓት ለነገ ከመቀሌ ወደ አዲስ አበባ አስር ሰዓት ላይ ይዤ እልዎታለሁ ኤርፖርት ዘጠኝ ሰዓት ላይ ይገኙ
አመሰግናለሁ።
እኛም እናመሰግናለን ስለ ደወል መልካም ጊዜ ይሉት ቴንክ አባቢ እሺ ወልካም ባይ